ሄሎ ሄሎ አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን ሀኑር ገበየው
አቤት ከዊፕላሶሽን ድርጅት ነው የምደውለው።
አቤት እ፣ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። እ፣ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጠናል።
ው- ግን እኔ አቁም ያለው ብራዘር ይቅር እንደሚል እሺ እሺ እ፣ ምናልባት አይዲያውን ከሰማኸውና ለጓደኞቹ ሸር የምታደርጋቸው ከሆነ እ፣ ምናልባት ሀሳቡን እ፣ ለመንገር ብነግርህ ዝግጁ ነህ?
ወይ በኋላ ከሰዓት እ፣ እሺ፣ ፕሮግራም እሺ።
አድርገህ ከደወልክልኝ ይቅርታ እሺ እሺ እሺ መልካም።
እሺ፣ አባ።
እሺ እሺ